ይሰራላችሁ ታምራት አድርጎ ብዙ ያሳያችሁ። እስኪ ተነሱና ዛሬ የምናመስግነው ተመስገን ኢየሱስ ደጋግመን እንበለው። ተመስገን ኢየሱስ ደጋግመን እንበለው። ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን የታምራት አምላክ ተመስገን ሁሉን አድርገሃል ተመስገን እኛ ያቃተንን ተመስገን አንተ ፈጽመሃል ተመስገን የታምራት አምላክ ተመስገን ሁሉን አድርገሃል ተመስገን እኛ ያቃተንን ተመስገን አንተ ፈጽመሃል ተመስገን ተመስገን ተመስገን ተመስገን ኦ ተመስገን እንበለው ይህም ሲያስበት ነው በአልጋ ላይ ሆናችሁ ብዙ የማቀቃችሁ ጌታ ኢየሱስ ደርሶ ቃሉ የፈወሳችሁ እጃችሁን አንሱና ስሙን እየጠራችሁ ኢየሱስ ሆይ ተመስገን በሉት ደጋግማችሁ ኢየሱስ ሆይ ተመስገን በሉት ደጋግማችሁ ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን ተስፋችሁ ተሟጦ ጨልሞ ኑሯችሁ ወድቃችሁ የነበረ ረዳት አጣችሁ ዛሬ ግን በበረከት ቤታችሁ የተሞላ አመስግኑት ኢየሱስን ይገባዋልና አመስግኑት ኢየሱስን ይገባዋልና የታምራት አምላክ ተመስገን ሁሉን አድርገሃል ተመስገን እኛ ያቃተንን ተመስገን አንተ ፈጽመሃል ተመስገን ምግብና መጠጥ መጠለያ አጣችሁ በስደት በሰው ቤት የተቀመጣችሁ የችግር እግር ብረት በስም ያሰራችሁ በሁሉ አመስግኑት በእርሱ ድል አላችሁ በሁሉ አመስግኑት በእርሱ ድል አላችሁ ተመስገን ኢየሱስ ተመስገን ተመስገን ኢየሱስ ተመስገን የእግዚአብሔር ካህናት ቅባቱ ያለባችሁ ሌዋውያን በሙሉ ለክብሩ የቆማችሁ ሙሉ ጤና፣ ሰላም፣ ዕረፍት የሚሰማችሁ እጥፍ ድርብ ምስጋና ማቅረብ አለባችሁ እጥፍ ድርብ